ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታ አለው ልቤ ረጋ ብትል ምን አለ ሁሉም ጊዜ አለው ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታ አለው ልቤ ረጋ ብትል ምን አለ ለሁሉም ጊዜ አለው አረጋለኝ ልቤ ሸፈተ ከማላውቀው አገር ዘመተ አይሰማም ጆሮዬን ደፈነው የቅርቡን የሩቁን ሸፈነው ጥሎ የሚሸፍትን ልቤ የሚመልሰው ማናለ ብርቱ ሰው እስቲ ማናለ ከራሱ አስፈልጦ ሻማ ሚሆን ለሌላ ሰው ቀልጦ እስቲ ማናለ ከራሱ አስፈልጦ ሻማ ሚሆን ለሌላ ሰው ቀልጦ እንዲህ አይነቱ ቢኖርማ ብዙ ቢኖርማ ዓለም ባልወረሳት ይክደቁን ጨለማ ውስጥ ውስጡን ይጨሳል ተቃጥሎ ረመት አስቀምጧል ፍም አዝሎ ስደተኛ ቀልብን አታሎ ማንም አያሰክንም አባብሎ በድን አካል ይዞ ልቡን ያሸፈተው ፊቱን አይመልስም ተስፋ እስካልሸተተው ሀሳብ ያዘመተው ሰው ህልሙ ሳይጨርሰው ምንም አይመልስም እንኳን የሚቆርስ የሚጎርሰው የሚልሰው ሲያጣ የሚቀምሰው ሲያይ ተስፋው ጎተራው ተሟጦ በጭንቋ ወደ ሰማይ አንጋጦ የኔ ነው የሚለው አንድም ነገር ሲያጣ ለምን አይሰደድ ሰው ከሀገሩ አይወጣ ሰው ከሀገሩ አይወጣ ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታ አለው ልቤ ረጋ ብትል ምን አለ ሁሉም ጊዜ አለው ምነው ልቤን ስደት ስደት አለው ምነው ቀልቤን ሸፍታ አለው ልቤ ረጋ ብትል ምን አለ ለሁሉም ጊዜ አለው አቤት አቤት አልደላለኝ እኔን ቸገረኝ አልጥማለኝ ሕይወት መረረኝ ጭንቀት የደም ስሬን ወረረው ውስጤ ዘልቆ አጥንቴን ሰበረው እንዴት ልቋቋመው አልቻልኩም ዘንድሮ ይፈትናል ኑሮ ቀሳደስ ብልጭ እግሬን አስረኛል ሰው አድርገኝ ሰው መሆን አምረኛል ልቀሳቀስ ብልጭ እግሬን አስረኛል ሰው አድርገን ሰው መሆን አምረኛል ጀዋቤት የለህማ እውነት የለህማ ከፈናል ጣልክልኝ ድቅድቁን ጨለማ ጎሃል ቀድልሽም እያለኝ ቀኑን ቀን አልሆንልሽ ካለኝ የቅርቡ አጣጥሎ ቀጣለኝ ከሩቅ ተስፋ በቀር ምን አለ ልቤ ስሩ ደርቆ ታሞ ቢያጣካሚ ተስፋው ቢጠወልቅ ሆነ ሩቅ አላሚ እሳት ካየው ምን ለየው ያው ነው ከፍቶት ሄደ ሰው ከተሰደደ በአንዲት ምሽት ጀንበር ተሟቶ ሊያላልኩም ህልሜ ተሳክቶ ቢያየው ቢያየው አልሆን እያለው ልቤ ልቤን ሸፍት ይዳለው ሰው ካልመጣ ሎተሪ ነው እጣ በአንዲት ምሽት ጀንበር ተሟልቶ ሊያለ